ሄሎ ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር ባኮ መለስ ዶት እንዴት አደ ዋላችሁ?
ሰላም።
ትናንት ኤምአርቪ ምርመራ አድርገን ነበር እና እሺ ውጤት ፈልገን ነበር በአፍሪ ኮፒ።
ኦኬ እሺ። የውጤት የሚጠይቁበትን ስልክ ቁጥር ልስጦት። የኤምአርአይ ሪሴፕሽን
በምስል ይልኩልኛል ወይስ ልቀበል?
ይሄ የመስመር ስልክ ስለሆነ መለከት ይችላል። ልንገሮት hello okay ልንገሮት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ እሺ ልታሳጠን